ልጠይቃት ነው። Hello ወይ
እስቲ TIN number ህን ንገረኝ።
ዜሮ ዜሮ ሰባት አንድ አንድ ቆይ አንዴ። ስንት? ሁለት ዜሮ
ሰባት አንድ አንድ ሰባት አንድ አንድ ሁለት ሰባት
ሁለት ሰባት ሁለት ዜሮ ሰባት ሁለት ዜሮ ሰባት ማን የድርጅታችሁ ስም?
ኡልፋቱ ይታገስ ኡልፋቱ ኡልፋቱ ውልፋቱ ውልፋቱ ማን ማን?
ኡልፋቱ ትሬኒንግ ሄልሲ ነው።
አ እሺ በቃ ቼክ ላማረግ